ሰላም ጤና ይስጥልኝ።
ሰላም ዋሉ።
ሄላ
አቤት አቤት፣ አይሰማም።
እግዚአብሔር ይመስገን።
እንትን ነበረ ሰባት ዓመት የሞላው ልጅ ነበረና አያወራም እና የሆነ የሚያወራ የምታስወራ ልጅ ሴት አለች ተብሎ ተነግሮ የነበረ በሱ በኩል ነው የምታገኘው ተብዬ ነበር። እንዴት ነው ማገኛት?
ማንን? ፍሬ ህይወትና ረቂቅ
አዎ ልጁ ሰባት ዓመቱ ነው፣ ግን አያወራም እና አንዱ አይቶ እንደዚህ እንደዚህም ታወራለች ታስተምራለች ምናምን አለኝ። አንድ ጓደኛዬ ነግሮኝ አሁን ስልኩ በስንት ግል ነው ያገኘሁት እናንተ ጋር።
Okay። እና ልጁ ማውራት አይችልም። እርስዎ የፈለጉ ደግሞ እኛ እንድናገናኙት ነው እንደዚህ አይነት ባለሙያዎችን።
አዎ እሱ ጋር እሱ ጋር እናንተ ጋር ቀርባ ነበር ሴትዮዋ ዩቲዩብ ላይ ቀርባ ነበር ሸገር ላይ።
Okay። እንደዛ ከሆነ ቪዲዮ ላይ ስልካቸው አለ፣ ግን ልስጦት እኔም
እ
ስልክ ቁጥር ልስጦት።
እሺ text አድርጉልኛ። እንደዛ ከሆነ መንገድ ላይ ስለሆንኩ ምንም አይመቸኝም።
እሺ
እሺ እሺ እናቴ